ሄሎ ሄሎ ሄሎ ሄሎ አቤት እንዴት ነሽ?
አለሁኝ።
ደህና ነሽ? ፋኔ ነኝ ፋኔ ፋኔ ነኝ። የት ነሽ?
ኧረ ተይ ተቃ አትቀያይሪ ነጋዴ።
እንዴ መቼ? አሁን ገና ነው የቀየርኩት እኔ። ደህና ነሽ?
ኧረ ይመችሽ። አዎ፣ ያኛው ይቅርሽ ወይስ ሁለት ሺህ አስራ ሰባት በየዓመቱ ይቀያየራል?
እኛ አዲስ ነው።
አዲስ በዚህ ግሻ ወይስ እንዴት ነው? አይ ቁም ነገር በእውነት ያ ይቅር።
ደህና ነሽ ግን ይመችሽ። አለሁ ስራ አለ?
አለን አለን።
የት ነሽ?
ስራ ቢሮ ነሽ?
ቢሆንም አይደል ወይ ቢሮ ነኝ። ያው ቢሮ ነሽ? እሺ አዎ።
በቃ እንትን ነው የሚሻለው። ምን አድርጓሉ መሰለሽ ስራ Fargo printer እናንተ ጋር አለ አይደል?
እ እ Fargo printer
Fargo፣ printer እሺ፣ print የምታደርጉበት እሺ፣ እሺ።
መታወቂያ እ፣ መታወቂያ አዎ እሱ ብልሽት ካለው አሁን የመጨረሻ ስለተራዘመ የሚታደስበት
ብልሽት ካለ ይግ- ይገለጽ።
ብልሽት ካለ አዎ ትነግሩናላችሁ።
እሺ።
እ?
እሺ የእኔ እናት፣ እሺ እ፣ ደህና ነሽ መታደሻ ቅበት አንዬ?
ነገር አዎ እነሱ ያውቁታል እሺ።
print የሚያደርጉት የሚያስቸግራቸውን ነገር እሺ።
ይንገሩሽና እሱን ሪፖርት ታደርጊያለሽ። አንድ እሺ።
ሁለተኛ አንድ፣ ከፒሪቲ ፕሪንተር ደግሞ ሁሉም ወረዳ ላይ ያለው ማለት ነው እ፣ እ፣ ላይሰንስ እየጫኑ ነው እየዞሩና የተጫነበትና ያልተጫነበትን ለዩ ስለተባለ ምን- ወረዳ ምን ሶፍት ፊቶቹ እየጨመረ- ላይሰንስ አይ እንደ እንደ አዲስ ላይሰንስ እየጫኑ ነው ለማራዘም የት በየወረዳው ሴኩሪቲ ፕሪንተር ላይ አዎ እናንተ ካምፓኒ ለእን- እናንተ ናችሁ ካምፓኒ? እሺ እና ሚሊዮን እሺ።
ለብዙ እየጫኑ ነው
ምን እና ይችሉት የተጫነና ያልተጫነ ላይሰንስ፣ ላይሰንስ እሺ፣ መጥተው እሺ።
ጭነዋል አልጫኑም የሚለውን
እሺ፣ ላይሰንስ እሺ፣ ነው የሚጫነው እሺ ፕሪንተሩ ላይ እሺ የእኔ እናት፣ እሺ፣ ላይሰንስ እየጫኑ ነው እሱ ተጭኗል እሺ፣ አልተጫነ እሺ።
የሚለውን ሴኩሪቲ ፕሪንተር ላይ እሺ ላይሰንስ እሺ፣ አዎ።
እሺ እሱ ላይ እናት፣ ተጭኗል ሪፖርቴን አልተጫነም ሰጥቼ በቤቴ አስተፋይ ነው።
በአብዛኛው ስልክ ነው በሌላ ነው በኔ ደውዪ ኧረ ችግር የለውም የቢሮ ነው እንትን በይ በራሴ እና አስቸኳይ እንዴ ስለሆነ እሺ መገንት አስቸኳይ ይችላል እሺ ስለሆነ ዛሬውኑ እጠይቃለሁ በየወረድ እሺ እሺ እሺ በየወረዳው ካሊ ጠይቀሽ ሪፖርት ይዟል። እሺ እሺ እሺ እሺ እሺ